ልብሶች ተቆምርተው
ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ትን- ትናንት ደውዬ ነበርና ከቴሌብር ወደ ሁሉ ስፖርት የላኩት ብር ከቴሌብር ተቀንሰዋል። ወደ ሁሉ ስፖርት ግን አልገባም።
ቴሌግራም ላይ ልከውልህ ነበር።
አዎ፣ ትናንትና አላኩምና ዛሬው ደግሞ ሞክሬ ዛሬ ራሱ ሀያ አምስት ብር እስኪ ልሞክር ብዬ አሁን ስሞክረው እሱም ተቀንሰዋል፣ ግን አልገባም። ከትናንት ጀምሮ ማለት ነው። የሁሉም በቴሌግራም ልኬያለሁ
ልከዋል። ዛሬ ልከዋል።
አዎ፣ አሁን ልክ በቃ አሁን ነው የላኩት።
እሺ ይስተካከል፣ እናሳውቆታለን። እዛው ቴሌግራም ላይ ጠብቁ።
እሺ፣ አዎ፣ አዎ።